Hello ሰላም ጤና ይስጥልኝ ቤት ቤት ሰላም እንዴት ናቸው?
እግዚአብሔር ይመስገን። እንዴት ነህ?
withdraw አድርጌ እሺ approve ያድርግልኝ።
እሺ አንዴ ላስተላ ላስተላልፍልህ። ቆይ አንዴ ሁለታችሁም ይዛችኋል? እሺ እሺ አባቴ እ፣ ን- ስንት ብር ነው?
አንድ ሺህ ብር መቼ? ዛሬ ነው?
አሁን አሁን
Okay ቆይ እሺ አንዴ በዚህ በደወልክበት ቁጥር ነው?
አዎ
Okay ቆይ እሺ ዛሬ አንድ ሺህ ብር ነው ያልከኝ? አዎ አዎ እሺ አንዴ እሺ ዘጠኝ በሚለው ነው ወይስ ዜሮ ዘጠኝ በሚለው ወንድም?
የዘጠኝ አስራ አንድ ዜሮ ዘጠኝ በሚለው ነው?
አዎ እሺ እሺ አባቴው ሊገባልህ process ላይ ስለሆነ ትንሽ ጠብቀውና ይገባልሃል። እሺ እሺ አባቴ ስለደወልክ እናመሰግናለን። መልካም ምሽት።
መልካም እሺ አሜን። ደውል